ወይዬ ስልካችሁን እያነሱ አይደለም እኮ አሁን ገና ነው የሰጡኝ። ሀምሳ አድርጌዋለሽ እ አሁን ነው አሁን ገና ነው የሰጡኝ። እየተሰገች ሰጡክ አዎ ደቂቃው ገና ነው። አሁን እኮ እኔ ጋር የሚያሳየኝ ሰላሳ ሁለት ነው። በትክክለኛ ደቂቃ ነው የሰጡት። ይቅርታ